ጤና ይስጥልኝ ጌስት ቤት።
ጤና ይስጥልኝ።
አብሮ ይስጥልን መናዳ።
ኮንፈርም ለማስደረግ ነበር ዊዝድሮ።
እሺ አሁን የደወልኩበት ስልክ ቁጥር ነው። ስልክ ቁጥር አዎ፣ አዎ።
መቼ ነበር ያዘዝከው?
ከትንሽ ደቂቃ በፊት እሺ አምስት ሺህ ብር ነው።
እ?
አምስት ሺህ ብር አንተ ነህ ጌታ ወደ ሚቴሌ ብር አካውንት።
አዎ፣ አዎ።
እሺ አሳልፌ ላለ ቆይቶ ደቂቃ በኋላ ይገባል። እሺ እሺ እሺ፣ መልካም ምሽት።